Hello ሰላም ጤና ይስጥልኝ Best Bet deposit አድርጌ ብር አልገባልኝም እማ ከ CBE ነው ወይስ ከቴሌ ብር?
ከቴሌ ብር።
ከቴሌ ብር አዎ እሺ፣ መ- ከቴሌ ብር የተላከልህ message አለች አይደለም?
አዎ እሺ፣ እሷን message ቴሌግራም ላይ እስቲ ላክልን።
screenshot አድርጌ ልኬላችኋለሁ።
ልከኸዋል?
ልኬያለሁ። አዎ እሺ፣ ማን ነው ስምህ?
አማኑኤል።
የቴሌግራም ስምህ አማኑኤል ነው?
የቴሌግራም ስሜ ኤ ብቻ ነው።
ኤ አዎ እሺ፣ አንዴ ቆይ እስቲ።
እሺ። አሁን ቅርብ ሰዓት ነው የላኩት ኦኬ ስድስት ሺህ ብር።
Okay okay እሺ አዎ አገኘሁት። እሺ ያው inform አድርጌልሃለሁ። እስቲ Best Bet ቁጥርህን አንዴ እዛ ላይ ቁጥ- ጻፍልኝ። Best Bet ቁጥርህን ቴሌግራሙ ላይ?
ብዬሃለሁ። አዎ ይኸው እዛው ላይ ጻፍልኝ እና እንትን በለኝ። እሺ እሺ ይኸው እሺ ልጣ- አባቴ እሺ እሺ
ልኬልሻለሁ።
እ እ
እ?
አልገባልኝም።
ቆይ።
አዎ አሁን ገባልኝ። በቃ ይኸው inform አድርጌልሃለሁ። ትንሽ ጠብቀኝ። እሺ እሺ ቢያንስ አንድ ሰላሳ ደቂቃ ጠብቀኝና ያስገቡልሃል።
እሺ፣ አመሰግናለሁ።
እሺ አባቴ እሺ መልካም ቀን።
አሜን።